ሰው ይጎድለዋል እና ሙርኩ ሰይፍ
hello፣ ሰላም ጤና ይስጥልን። ሄሎ፣
አቤት።
ከጅብጅብ ነበር የምደውለው።
እሺ፣
ካሮት order አድርገው ነበር እና
እሺ፣ አንድ ሰው አልተቀላቀለም። fail ከማድረጉ በፊት እንዲቀላቀል ነበር ላሳውቀውት።
እሺ። አሁን አንድ ሰው መቀላቀል ይችላል፣ fail እንዳያደርግቦት።
እሺ፣ እሺ።
መልካም ቀን። እሺ።